Hello. ጤና ምንም አሁንም ኪ ነው ማለት ነው። አይሰማም፣ ይቆራረጣል። ምን እንደሚሻለ ምንም በው አይሰማም። አንቺ የምትይኝ ነው ያው ቁርጥ ቁርጥ እያልሽ
አይሰማሁትም።
ስለዚህ አሁን ሰማሁሽ። እስቲ እሺ፣
ከቴሌ ብር ወደ ሁሉ ስፖርት የላኩት በአሪፍ ፔ ነው። ኛችን አዎ፣ በአሪፍ ማለት ኮ ብሩ መጥቶልኛል እኮ እ
የእኛ ቴክስ ነው የደረሰው።
አዎ የእናንተ ደርሶኛል። ወደ ቴሌ ብር ከቴሌ ይሄን ያ- ከወደ አሪፍ ቤት ይሄን ያህል ብር አስተላልፈዋል የሚል message መጥቶልኛል እኮ። አሁን እኮ betting ውስጥ ገባ ነው እኮ ምንም የለም እ
አይደለ? እዚህ በእውነት
ምን አሉኝ?
እኛ ጋር መልክ
ምን አይነት ስልክ ነው?
እስቲ ግባ።
አዎ በእናንተ ነው በአሪፍ ነው የገባኝ። ከአሪፍ ጋር ባደረጉት ስለዚህ ግብይት በእኛ በኩል ሳይፈሉት
ግብይት ፈጽመዋል ለአሪፍ ፔ ግብይት ፈጽመዋል ብሎ ወደ እናንተ የገባው። አሁን እኮ ፒምቢ- winning ቤቱ እኮ አያገባው እናንተ ወደ አሪፍ ፔ ነው ቴሌ ያስተላልፈው። ግን አሁን ከእናንተ ወደ እኔ ግን አልመጣም ነው።
ብሩ እኛ
ኧረ በስመ አብ። እና ምን ውስጥ ሆነሽ ነው የምታዋሪ? ምንም እኮ የምትይኝ አይሰማኝ እኮ።
አልሰማሁትም። ቋረጣ አሁን ይስ- ኧረ በጣም ነው የሚቆረጠው። አሁን ግን እየሰማሁሽ ከዛ ታወሪ እኮ አይሰማም። ምንም እንዳልሽኝ አላውቅም። ምን መግባባት ብቻ ነው። ሄሎ እሺ፣ ደንበኛችን እ?
መልሼ እደውልልዎታለሁ። መልሼ እደውልልዎታለሁ።
እሺ ደውዪልኝ።